ሄሎ ጤና ይስጥልን ቤት
አብረች ሰላም
ሶማሊ ሶማሊ አለ ሶማሌ የለም አባቴ አማርኛ እሺ ወይ ወይ ደግሞ እንግሊዘኛ አውራ- ኦሮምኛ ትችላለህ
ይደለም አማርኛ ኢንስቲትዩት ሲያቃለ እሺ እሺ አካውንት ጌም ጌም የሰራቸው ጌም ስቲግ ናቸው ምኖቹ
ስቲግ ነው ጌም
Stick?
አዎ
አልገባኝም አባት ጥያቄ ብር ብር ብር ቴላ ቴላ መለስ ብናት
ቴሌ አልመለ- አልመለሰም
መለስ ዊዝድሮ አድርገ ነው ወይስ ዊዝድሮ ያ?
አድርገ ነው ዊዝድሮ አድርገ ነው
አንድ ሺህ መለስ ብናት አንድ ሺህ ዊዝድሮ አድርገ ነው እሺ ንገረኝ
አንድ ሺህ
ነው
አንድ ሺህ አንድ ሺህ withdraw አድርገክ አንድ ሺህ አስራ ዘጠኝ ብር ብቻ ነው በዚህ ቁጥር ነው አዎ
እሺ አንድ ሺህ መቼ ነው
አንድ ሺህ አንድ ሺህ መቼ ነው ቀኑ ቀኑ ዛሬ ነው ትናንት ነው አሁን አሁን አሁን አሁን አዎ ወደ ይህ ብር መልስ በናት
account ላይ ስንት ብር ነው ያለው አሁን
አንድ ሺህ ሰጠኝ መቶ አንድ ሺህ ሰጠኝ ብር ነው አንድ ሺህ ዘጠኝ ብር አዎ
እሺ ምንድ አሁን ምንድን ነው አንድ ሺህ ብር ነው አይደል ያደረግከው
አዎ ወደ ቴሌ ብር መለስ ነው
ምን- ዲፖዚት ነው ዊዝድሮ ነው ይቅርታ አባ
ምን ዊዝድሮ ነው ያደረግከው ዲፖዚት
አዎ ወደ ወደ ምትቀና ይህን
ወደ ቤት ቤት ነው ያደረግከው ወደ ቤት አዎ ወደ ቤት ቤት አዎ ወይ ቤት ቤት አይን ቤት ቤት አይደለም
ወደ ቤት ቤት ነው ወለ
ወደ ቴሌ ብር ቤት ቤት አይደለም ቤት ቤት ወሰድ ቴሌ ብር ወሰድ
ሄሎ
ሄሎ አቤት ሄሎ
ወደ ቤት ቤት ብር መልስ አካውንት ምን ነበረ ምን ነበረ
ወደ አካውንት ቤት ቤት መልስ ና ብር አንድ ሺ ወደ ወደ ቴሌ ብር መልስ መልስ ወደ ቴሌ ብር አዎ ዲፖዚት ነው ዊዝድሮዋል ነው ያረከው ይህ ዲፖዚት ነው ዊዝድሮዋል ነው
ሶማሊ የለም በናት ኦኬ ሶማልኛ የሚያውቅ የለም አሁን እንደሚያ እንግሊዝኛ ታውቃለህ
አይደለም አንድ አንድ ሺህ መለስ ይህን ወደ ተላይ ብር መለስ ወደ ቤት ቤት መለስ
ዲፖዚት አንድ ሺህ ብር ፔን ስንት ብር ነው ስንት ብር ነው አንድ ሺህ ሰጠኝ ብር ነው አንድ ሺ አንድ ዘጠኝ ሺህ ብር ነው አዎ፣ አንድ ሺህ መለስ ነው አንድ ሺ
አዎ።
ቆይም አንድ ሺ እንደ ሄሎ
ሄሎ ወንድም message አለክ የቴሌ ብሩ
አዎ፣ ቴሌ ብር መለስ ነው no no no ቴሌ ብር message አለክ ቴሌ ብር ከ account የለም፣ ቀንስ የላከው የለም።
message አለ የለም የለም እኮ እሱ ያስፈልጋል። አሁን message ኡን ላክልን። transaction ቁጥሩን check አስደርግና እም፣ message ኡን መላክ አለብን።
እኔ message አልገባም
እ
message አልገባም ነው message ካልገባማ በምን ይቀንሰዋል? ከ account ከ account ም እኮ አይቀንሰው message ካልገባልክ ወንድም።
እሺ እሺ check አድርገውና ከቴሌብር account በ- ከቴሌብር account ነው የተወሰደው ብሩ።
አዎ so መቶ ሀያ ሰባት ላይ ደውልላቸውና እንደዚህ እንደዚህ transaction ቀንሶብኛል እ፣ ከኛ failed ነው የሚለው። ምናልባት message ኡ ካለ እነሱ ድጋሚ ይልኩላል፣ እኛ ድጋሚ check እናስደርግላለን። ደውልልን check አድርግና
እሺ።
እሺ እሺ ወንድም።